አልወድም ሲነቁብኝ እሷን ህመሜ ይነሳል አልወድም በእሷና ባይኔ ከቻላኩም አልወድም ሲነቁብኝ እሷን ህመሜ ይነሳል ህመሜ ህመሜ ህመሜን ህመሜ እሷን ተዋት ለኔ ህመሜ ህመሜ ህመሜን ህመሜ እሷን ተዋት ለኔ አባቷ መርጌታን ቅኔ የተማሩ እናቷ መነኩሴን ለነፍሳቸው አደሩ ጨዋዬ ወለዳት ጨዋ ያሳደጋት ፈራ እግዚአብሔር ያላት የትልቅ ሰው ልጅ ናት። ታምቶ አይታወቅም ጎጃም በማተቡ ታምቶ አይታወቅም ጎጃም በማተቡ ፍቅር እንጂ ክፋትን አያውቅም በልቡ። ዳማይ ዳማይ ዳማይ ዳማይ ዳማይ ዳማይ ዳማይ ዳማይ ዳማይ ዳማይ ዳማይ ዳማይ ዳማይ ዳማይ ዳማይ አትንኳት እሷን አትቅብኝ ደግሞ በሽታዬ ነገረሽብኝ አትንኩት አትንኩት ብያለው ጎጃምም የበላይ በላይ የጎጃም የበላይ ነው የበላይ ነው የበላይ ነው የበላይ ነው ጎጃም የበላይ ነው የበላይ ነው የበላይ ነው የበላይ ነው የበላይ ነው ለወደደው ሟች አልወድም በእሷና ባይኔ ቀዳለው ግምኔ አልወድም ሲነቁብኝ እሷን ህመሜ ይነሳል አልወድም በእሷና ባይኔ ቀዳለው ግምኔ አልወድም ሲነቁብኝ እሷን ህመሜ ይነሳል ህመሜ ህመሜ ህመሜን ህመሜ እሷን ተዋት ለኔ ህመሜ ህመሜ ህመሜን ህመሜ እሷን ተዋት ለኔ እሷ ሀገሯ ጎጃም እኔ ሀገር ሸዋ ተገኝታ ይቅናል ለኔ ትዝታዋ ቀረባ ጨዋታ ቀረባ ቁም ነገር ከሁሉ በላይ ነው የጎጃም ነገር ታምቶ አይታወቅም ጎጃም በማተቡ ታምቶ አይታወቅም ጎጃም በማተቡ ፍቅር እንጂ ክፋትን አያውቅም በልቡ ዳማይ ዳማይ ዳማይ ዳማይ ዳማይ ዳማይ ዳማይ ዳማይ ዳማይ ዳማይ ዳማይ ዳማይ ዳማይ ዳማይ ዳማይ ዳማይ አትንኳት እሷን አትቅብኝ ደግሞ በሽታዬ ነገረሽብኝ አትንኩት አትንኩት ብያለው ጎጃምም የበላይ የበላይ የጎጃም የበላይ